ያስቆጥራል ፍቅር በእግሩ ስር ሲያሳድር የሰው አሳዘነኝ የፍቅር ደጅ ጥማቱ ያሰበውን አራግፎ ካላሰበው መቅረቱ ጌታ እንደማይልቅ ሊቁን እንደማያውቅ ያስቆጥራል ፍቅር በእግሩ ስር ሲያሳድር ጓደኞቹ ሲሄዱ ካለሙት ሲራመዱ የሷ ባዜው ምን ይሆን የማትገኝ መውደዱ የሙ የሙ ይላል ወተቷን ሳይቀዳ ጨፍሮ ይቀራል በደረቀ ሜዳ ከብቶቿ ሲተሙ የሙ ያኔ ደረሰናት ክሙ ካለው ሜዳ ኢላሁ ፍቅርናት ጌታ እንደማይልቅ ሊቁን እንደማያውቅ ያስቆጥራል ፍቅር በእግሩ ስር ሲያሳድር የወደደ ሞኝ ነው አሁን ከዚህ በረሃ አሁን ከዚህ በረሃ ምን አስምጦ ቀረሃ ወንዝ ስታፈላልግ በጥም ስትማስነዳ ተከተላት ስትሄድ መንዳዎቿን ስትነዳ